Hello ጤና ይስጥልኝ።
ጤና ይስጥልን አባት ስራ ጀነድ ተመቸኝ ወርቁ ይባላል።
ስራ መግቤ ነበረ እና ከቡልቡላ አልመጣልኝም።
ምን አልመጣሎት? የስራ ስራ።
ጥሪ አልመጣሎትም?
አዎ ከቡልቡላ ተመስግቤ ነበረ።
ምን ያ መጥተዋል እንዴ? ቢሮ መጥተው ተመዝግበዋል?
አዎ መጥቻለሁ።
እሺ አንድ ጊዜ check ላድርግሎት። በዚህ ስልክ ነው የተመዘገቡት?
አዎ በዚህ ስልክ
ዘጠና አንድ አስራ አራት ሰባ አርባ ሰባት እሺ ቃ አንድ ጊዜ መስመር ላይ ጠብቁኝ፣ check እያደረኩት
እሺ
እሺ አልማዝ ነዎት አይደለ?
አዎ አልማዝ ደቻሳ
አዎ አዎ ማስታወቂያው ማ- ማ- ማስታወቂያው ተሰርቷል፣ system ላይ ተመዝግበው ይገኛሉ። ስለዚህ ትንሽ በትዕግስት ይጠብቁንና የስራ ጥሪ ሲመጣ እናሳውቆታል።
እሺ እሺ መልካም ቀን።